Hello አቤት ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ?
የሆነ ጥያቄ በዘጠኝ ሰማንያ አምስት ዘጠኝ ሰማንያ አምስት እንደዚህ ገብቼ ነበረና እዛ ብር ይቆርጥብኛል እኔን ለማስቆም ፈልጌ ነው።
እሺ መስመር ላይ ጠብቀኝ።
እሺ መስመር ላይ ጠብቀኝ አለች።
አቋርጬ እልሃለሁ።
እሺ እሺ
ሌላ እንግዲህ አይነት ምን እፈልጋለሁ